ሄሎ ጤና ይስጥልን ቢል
ሄሎ
ጤና ይስጥልን ሄሎ አይሰማም? ጤና ይስጥልን ሄሎ ይሰማል?
እሺ ምን አዎ ፎቸር ገንዘብ አስቀምጬ አጣሁ።
በዚህ ስልክ ነው
አዎ በደወሉበት ቁጥር
አዎ
ስንት ብር ነው?
አንድ ሺህ አምስት አምስት መቶ ዛሬ ነው አይደለ?
አ ዛሬ ነው
ነይ ዛሬ አይደለም እ መች ነው?
እ በፊት ነው አ- አምስት ወር በኋላ አምስት ወር
አዎ አምስት ወር ወር
አዎ አዎ አምስት ወር transaction እኮ አሁን ማየት አይቻልም እኮ እ? አምስት ወር transaction ማየት አንችልም። እሺ እ?
ምን አልክ?
አምስት ወር ሆኖታል።
አዎ አምስት ወር ከሆነውማ transaction ኡን ማየት አንችልም።
እሺ እንዴት እናደርግ?
ያው ምን ማድረግ ይቻላል? ለምንድን ነው አምስት ወር የቆየው?
እኔ አሰርቼ ነበር አሁን ነው ወጣው
ለምንድን ነው አምስት ወር ሙሉ የቆየኸው ነው የምልህ።
እኔ እ- እስከኛ ወጣው
አምስት ቀን ነው የሆነው አምስት ወር ነው
አምስት ወር ነው አምስት ወር ወር ወር መች ነው ወሩ? እሺ ታስታውሰዋለህ?
አዎ እ ወሩ መች ነው ወሩ?
እ ሰ- ሰባ- እ ሰባተኛው እ አስራ አንድ ወር
አስራ አንደኛው
አዎ
በማን ነው? በእኛ ነው በፈረንጆች?
እ
በነጮች ነው?
በይ በ- በይ በኢትዮጵያ
በኢትዮጵያ አስራ አንደኛ ወር
አስራ አንደኛ ወር አስራ አንደኛ ወር እሺ። እሱን ትራ- transaction ኡን ማየት አንችልም። እሺ አባ በጣም ቆይቷል።
ወላሂ አዎ ማየት አንችልም።
እንዴት እናደርገው ነው?
እስቲ ቴሌግራም ላይ ስልክ ላይ ካለ screenshot አድርገህ ላክልን። እሺ
እሺ እሺ